ቤተሰቤ ነኝ።
ቤተሰቤ ሰላም ነው?
አለሁ። እንዴት ነህ?
እግዚአብሔር ይመስገን። ሰማንያ ስድስት አስራ ስድስት የሚል order
ሰማንያ ስድስት አስራ ስድስት አዎ እኔ ገርጂ ሆኜ የቦሌ order ይዤ ታውጭልኝ ትችያለሽ? ሌላ order አልያዝኩም።
ምን አልከኝ?
ገርጂ ሆኜ የቦሌ order ያዝኩኝ ልታውጭልኝ ትችያለሽ?
ሌላ አልያዝክም አይደለ?
ሌላ አልያዝኩም።
ሰማንያ ስድስት አስራ ስድስት
አዎ
እሺ፣ መስመር ላይ ጠብቀኝ አንዴ።
እሺ
ችግር እራሱ የስልኩ እንትን እዚህ ላይ ነው ያለው። ሲስተም ተይ፣ ሲስተሙ እንዴት ነው ነው? ኤርፎን ብቻ መስሎት ነበረ። ቀደመች ኦ ኧረ ታሪኩ አቤት።
አይወጣም። እሺ ስራው
ኧረ በእናትሽ፣ ኧረ ከገርጂ የቦሌ አሁን ኧረ በጣም
ታሪኩ ስራው ተብለሃል። እሺ